እስቲ ቆይ እየደወልኩ ነው። እየደወልኩ ነው።
hello
hello ጤና ይስጥልኝ ቺሊስ አዲስ አ እሺ ከ BeU ነበር በ order number 890829 የተቀበላችሁት order አልቋል።
አዎ።
ሰጥቷችኋል
ቆይ ብዩ ነው እ ምን አልከኝ?
አ የብዩ ኦርደር ሬዲ ነው የቢዩ ነው። አዎ
አ ሬዲ ነው እ
ሬዲ ነው ትራይ ኢት
ምን አልከኝ?
አይ ከንት ትራይ ኢት ኮምቦ
ምን አልከኝ? ተስማኝም ሄሎ ወይ ሄሎ እሺ ከቢዩ ነበረ በኦርደር ነበር 890829 የተቀበላችሁት ሰማንያ ዜሮ ማለት 0829
አሁን ይታዘ
ሄሎ
እሺ እ ምን ነበር አልተዘዛችሁትም?
ታዝዞ ነበር ታይታት ኮንዶ ቆይ hello
hello
hello ወይ ወይ ሰላም እንዴት ነሽ? ወይ
እሺ በ order number 890829 አልታዘዛችሁም?
message ማንም የደወለለት የለም፣ ግን message ገባለት እና የእናንተ driver መጣ ሊወስድ። ከዛ እኮ ስለዚህ- ካልደወላችሁ እንዳሰሩ ብሎ ነው ሄደ እና እኮ አስ- ሁላችን እየጠበቅን አልተሰራም አይደል?
አልተሰራም።
በቃ እሺ ካንስል እንዳይሰራ እሺ